hello hello
ሰላም ጤና ይስጥልኝ Best Bet አሁን የፋይናንሶች ስልክ ሰጥቶኝ ነበርና ልክ አይደለም እሺ መሰለኝ።
እ እሺ ዜሮ አስራ አንድ
ይሄ በቴሌግራም እንገናኝ?
እንትን ማድረግ ዜሮ አስራ- ዜሮ ዘጠኝ አስራ አንድ ነው ዜሮ አስራ አንድ ዜሮ አንድ አንድ ነው አይ ዜሮ አንድ አንድ እሺ ዜሮ አንድ አንድ አምስት አምስት
እ ሀምሳ ስምንት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ እኮ ይሄ ነው ግን አይሰራም
ምንድን ነው የሚለው ይጠራል ግን አይጠራም ከነ አገልግሎት ያልዋለ ምናምን ነገር
አረ ይሰራል እሺ ስልሳ አንድ ነዋ? ስልሳ አንድ ነው ዘጠና ዘጠኝ ስልሳ አንድ እኮ ዜሮ አንድ አንድ አምስት ሀምሳ አምስት አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ስልሳ አንድ አዎ ግን ሰው በዚህ ነው የሚያገኛቸው
ግን እየሰራ አይደለም ስልኩ